hello
ሰላም እንዴት ዋሉ?
ሰላም አሉ።
አለን እግዚአብሔር ይመስገን። አዎ አዲሱን stand up comedy ለመታደም ነበረ።
እሺ ይቻላል።
እሺ
hello የሚሰጥበት ቦታ ኢንተርኮንቲኔንታል ሆቴል ነው። እዛ መምጣት ይችላሉ። ንግድ ባንክ system እምቢ ስላለ በአካል ኢንተርኮንቲኔንታል ሆቴል ኢንተርኩቻ ሆቴል ኢንተርኮንቲኔንታል
እሺ ጥሩ ነው። እሱ አድራሽ ቤት ነው ምን? ሄሎ
ሄሎ?
አድራሽ አድራሽ ቤት ነው።
አድራሻው ኢንተርኮንቲኔንታል ሆቴል ካሳንጅስ ኢንተርኮንቲኔንታል ሆቴል
ፍልሰት ማለት ነው። ዛሬ
ሄሎ?
ፍልሰት ነው የሚጀምር ዛሬ። ስንት ሰዓት ነው የሚጀምር? ስንት ሰዓት ነው የሚጀምር? ሄሎ ሄሎ